ሄሎ አዎ ጤና ይስጥን እንድተባብሩን ፈልጌ ነው። ትናንትናም ደውዬ ነበርኩት።
እሺ
ከዛ ያው በስክሪንሹትም በቴሌግራሙን ልክ ያለው እሺ
የሚሴጅ ስክሪንሹት ማለት ነው ከሲቢኤ ብር ወደ በአሪፍ ቤ ማለት ነው እሺ።
ብር ሁለት መቶ ተዘስቼ ነበርኩ። ሁለት መቶ አምስት ብር አልገባለኝም እስካሁን።
በዚህ ቁጥር ነው አልተመለሰም።
ያመለከቱት ደንበኛችን።
አዎ በዚህ ቁጥር ነው ያመለከትኩት።
እሺ መስመር ላይ ጠብቁልኝ። ሌሎት okay
መስመር ላይ ያሉ ደንበኛችን አዎ መስመር ላይ አለሁ።
ለ- ለጠበቁን እናመሰግናለን። እዚህ ጋር እንደሚያሳየኝ ከሆነ screenshot አላኩም ደንበኛችን።
በቴሌግራም አዎ
ኦኬ በሚሴጅም ልካለሁ ፎ- ፎጀሮን ቁጥር ኮዱን ኮዱን ሳይሆን ስክሪንሾቱን የፈለግነው ደንበኛችን።
የሲቢኤ ብሩን አዎ የሲቪ ብር የገባለሁትን ስክሪንሾት እሺ።
ቴክስት ሜሴጅ።
በቃ እሺ፣ አሁን ግቢ። እሺ ቴሌግራም ላይ ግቢ። አሁኑ አሁኑ እንደገና ልካለሁ።
እሺ ከሙሉ ስሞት ጋር አንድ ላይ አድርገው ይላኩልን።
እሺ
ደንበኛችን